ልምቤ ስትሬት ረዴት ነኝ ልርዳው?
ሄሎ ሄሎ ሰላም።
የኔ account Best Bet ጋር እሺ
ኳስ ጫወት ነበረ።
እሺ
cash out ያለ ነው እኮ እኔ ግን ብር አላሰጣም፣
እ ብር እኔ አላሰጣም። cash out ያለ ነው እኮ
ማለት ዊዝዶ ነው።
አዎ
እሺ የቤት ስትሬት ቁጥሯን የደወልክበት ነው?
አዎ አዎ በ voucher እኮ withdraw እያደ- እየተዳረገ ነው።
አ በ voucher
voucher አዎ ማን አደረገ? እኔ አላደረኩም።
እ ቆይ የት እንደገባ ልንገርህ፣
አ ወዴት እንደገባ ልንገርህ።
ኮት ምን አልክ sister?
ወደ ዜሮ ዘጠኝ አስራ አምስት አርባ ሰባት አስር ዘጠና አራት ይህ ስል ቁጥር አዎ።
ውስጥ ነው የወሰደብህ።
አንድ ድቀሙ ዜሮ ዜሮ ዘጠኝ ዘጠኝ አስራ አምስት
አስራ አምስት አርባ ሰባት ቆይ አርባ ሰባት
አስር ዘጠና አራት
ይህ ስልክ ነው ወሰደው።
ይሄ ስ- ይሄ የቤስት ቤት ቁጥር ነው የወሰደብህ።
እሺ እሺ